ጤና ይስጥልን ቢጃ ኢትዮጵያ በሰዓቱ ነኝ ባኮ ምንጣው እንደምን ዋልሽ?
እግዚአብሔር ይመስገን ሰላም ነው።
እግዚአብሔር ይመስገን
እ ፍሪጅ አልሰራ ብሏል።
እሺ ደውሎ አስመዝግቦ ነበር ከዚህ በፊት
ፌ- ፌ- አይ አሁን ነው
መስመር ላይ ያለው
እ? አ
ደንበኛችን መስመር ላይ ናት
አቤት መስመር ላይ ነኝ።
እ፣ ደውሎ አላስመዘገቡም አይደል ከዚህ በፊት ፊት ተመዝግበው ነበር፣ ሰርተውት ነበር። አሁን እንደገና ተበላሸ። አሁን እንደገና አያቀዘቅዝም።
የ BGI ቁጥሮትን ይንገሩኝ
እ፣ ውይ፣ ሻምበል ግሮሰሪ በሚለው ያዥው ያውቁታል። አለም ባንክ የተመዘገቡበትን ስልክ ቁጥር ይንገሩኝ በዛ ለፈልግበት በ- በዚሁ ስልክ ቁጥር አሁን በደወሉበት አ እሺ ትንሽ ጠብቅልኝ እሺ